Hello. Hello. Hello አቤት። ራቅ ድምፅሽ የሆነ bet slip ቆርጬ እሺ አረንጓዴ አልበራልኝ አለኝ።
እሺ cashier code ኡን ትነግረኛለህ?
እሺ አስር ሀያ አንድ እሺ
አርባ አምስት ዘጠና ሁለት
እሺ ያው postponed የሆነ ጨዋታ አንድ ስላለው ሀያ አራት ሰዓት መጠበቅ አለብህ። እሺ ከዚያ ይገባልሃል።
ከሀያ አራት ሰዓት በኋላ አዎ
ይሄ እኮ መቼ የተቆረጠ? ትናንት እኮ የተቆረጠው እንዴት ሀያ- እስከ ሀያ አራት ሰዓት እስከ ነገ ትናንት ስንት ሰዓት? አይደለም እ?
ትናንት ስንት ሰዓት? ትናንትና ስንት ሰዓት?
ትናንትና አንድ ሰዓት ሰዓት ነበር የጨ- የተጫወቱት።
ይሄ ጨዋ- ጨዋታ ያ- ያለቀበት ነው ወይስ የተጫወቱት? የተጫወቱት ማታ መሰለኝ አስራ ሁለት ሰዓት ምናምን አስራ ሁለት ሰዓት አይደለ? ዛሬ አስራ ሁለት ዛሬ እስከ አስራ ሁለት ሰዓት ጠብቀህ ከዛ በኋላ እሱ ተቀንሶ ሌላው ይገባልሃል።
እሺ refund ካለክ ማለት ነው።
እሺ እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን።